ሄሎ ቪዛ ልዳነኝ እባክዎትን ምን አይነት የጉዞ መረጃ ልስጥዎት? ደንበኛ ነን። ሄሎ ሄሎ ሄሎ እንደጋሙ ማሚላ ኬኛ አማ ጢቆ ጢቆን እንደጋማ ነጋ
Turkii yaa, sanii as